ጤና ይስጥልኝ ሄሎ ቪዛ ሚልኪ ነኝ። እባክዎ ምን አይነት የጉዞ መረጃ ልስጥዎ? ሄሎ ጤና ይስጥልኝ
ሄሎ ሄሎ ይሰማል?
አይሰማም እንዴ?
ይሰማኛል።
ድምፅ ፈልጌ ነበር።
ምን አለኝ?
የሙዚቃ የጥሪ ማዕከልና አይደለም እንዴ?
አይደለም፣ ይሄ ሄሎ ቪዛ ነው። የጉዞ መረጃ ነው የምንሰጠው ደንበኛችን።
አዎ፣ እሺ ይቅርታ።
ችግር የለውም። መልካም ቀን።
እም?